ጤና ይስጥልኝ ተረዳኝ።
መሰረት ሰባ አራት ሰማንያ ሰባ አራት ሰማንያ ምን ሆነብህ?
ከስተመር ያለችው ፊጋ ኑር ኑር ዲስቴት ነው ያለ ፊጋ ፊጋ ኑር ዲስቴት የት ተብሎ ተሞላል?
የእኔ ሀያ ሁለት ፍሪዶም
ሰባ አራት ሰማንያ ስምህ ማን ነው?
ሰባ አራት ሰማንያ ቢኒያም ቢኒያም customer ያለችው ሰሚት ጎሮ ፊጋ ነው ነው እያልከኝ ያለው ከሪቦኒያ የሚነሳው order ነው ቢኒያም እሺ check ይደረግና በተባልኩት pin አደርጋለሁ እሺ
ሰዓቱም ሰዓቱም ሂደዋል
እኮ ሀያ ዘጠኝ ደቂቃ